Hello hello ሄሎ
ሄሎ
አቤት አቤት ደሳለኝ እንዴት ነህ?
ሰላም ነው እንዴት ነሽ?
ደህና ነህ?
እግዚአብሔር ይመስገን።
አለሁልህ እግዚአብሔር ይመስገን። የየክልሎች በእናትህ የፕ- የፍርድ ቤት ፕሬዝዳንቶች እ, እንደው ስልክ ወይም ፋክስ እ, እ, ወይ እ, ኢም- እ?
ኢሜል ካለ የክልል የማን?
ፕሬዝዳንት የየክልሉ የጠቅላይ ፍርድ ቤት ፕሬዝዳንቶች
okay እኔ ጋ የለኝም፣ ግን ስልክ ልስጥሽ እና እንትና ጋ ውሰጅ የአቶ ቴድሮስ ጸሐፊ ጋ የማን ጋ
የአቶ ቴድሮስ ጸሐፊ ጠቅላይ ፍርድ ቤት ፕሬዝዳንት የጠቅላይ ፍርድ ቤት ፕሬዝዳንት ይኖራታል አይደል?
ይኖራታል አላት። አዎ አዎ።
አላት።
ሀምሳ ስድስት ሀምሳ አምስት ሰማንያ ደውዪ እና ቆይ እሺ አንድ ይጠብቀኝ። ዜሮ አንድ አንድ ዜሮ አንድ ዜሮ አንድ አንድ አምስት አንድ አንድ አንድ እሺ አ, ሀምሳ ስድስት ሀምሳ ስድስት ሀምሳ አምስት እ
ሰማንያ እሺ እሺ በቃ ሰብስብ እሺ እሺ እሺ ነገ እንድደውል ንገረኝ። አስታውሽኝ።